ሄሎ
ሄሎ አቤት፣ ጤና ይስጥልኝ።
ቴሌ እንትን ነው አዎ ቴሌቪዥን ምንድን ማለት ጨዋታ ምናምን እንትን አይደል?
ቴሌቪዥን game ነው። ጥያቄና መልስና የእድል ጨዋታ ነው ያለው።
አዎ በአማርኛ ምናምን የለውም እንደ በእንግሊዝኛ ብቻ ነው እ፣ ትንሿ ስልክ ናት። ስልክ አይደለም ሳምሰንግ ሳምሰንግ ኢንተርኔት መጠቀም ከቻልክ ይቀየራል፣ መቀየር ትችላለህ።
አይ ኢንተርኔት አልችልም ጊዜ የለም ስለዚህ እ፣ ትን- እንትን አይልም አም- ወደ አማርኛ አይቀየርም። ግን የእድል ጨዋታ አለ። እሱን ትኬት ሲኖር መሞከር ትችላለህ።
እኮ ቲኬት ስላለኝ እኮ አለክ ትኬት።
አዎ ስለዚህ ዘጠኝ ሰማንያ አምስት መሰላል አድርገህ ትደውልና አዎ እ፣ ሰባ ቁጥር ተጭና አማርኛ ታደርገዋለህ።
ሰባት ቁጥር ላይ አዎ ከዛ ሶስት ቁጥር ለመጫወት የሚለውን ትመርጣለህ።
እ፣ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል። ትኬቱን እ፣ እድሉን ይሞክሩ ሲ- ስከፍተው ትኬቱን ይነግራል ስንት እንዳለ።
እሺ ከዛ እድልን መሞከር ትችላለህ።
እሺ እሺ መልካም ጊዜ።